Hello ጤና ይስጥልን ሀበሻቤት hello
አቤት ጤና ይስጥልን ሀበሻቤት አብሮስል አንድ ጨዋታ ብቻ ቀይ አሳይቶ ሌላውን አልገለጸም።
እሺ cashier code ኡን ንገረኝ። ትኬት አስራ ሁለት ሰማንያ ሁለት
አስራ ሁለት ሰማንያ ሁለት እሺ
ሰባ ሰባ አምሳ
እሺ አንድ ጨዋታ ነው የወጣብሽ። lost ነው።
እሺ ሌላም አለ።
እሺ ንገረኝ።
አስራ ሁለት ሰማንያ ሰባት እሺ
ዜሮ ዘጠኝ
እ ዜሮ ሶስት
ይሄም lost
ሁለት ነው።
አህ lost እሺ አ- ብዙ እሺ ጨዋታ ነው።
አንድ አለ ሌ- አንድ አለ ሌላ አንድ አለ ሌላ እሺ
አስራ ሁለት ሰማንያ ስድስት እሺ
አስራ ሁለት
አስራ ሁለት ሰል- አ
እሺ ሰላሳ ሰላሳ አራት
እሺ ይሄም ሁለት ጨዋታ ወጥቷል። lost ነው።
እሺ እሺ